ኢንተር አይደለም ስጫኝ የሆነ ነገር ብለሽ ስልክም እዚህ ጋር አረግና ኢንተር በቃ
ከሸሮም ስራ ልጅ ልጅ ሄሎ ወይ ሰርተበት አታውቅም እንዴ ለካ
እችኛዋን ኮምፒውተር እችኛዋን አሁኗ ሰርቼባት አላውቅም ኦኬ እስኪ ፋይሉን ነውና እንትን አልቻሉም ከአቅሙ በላይ ሆነበት እንትን በእንትኑ ነው እኮ የከፈኩት እኔ በቤቲንግ እንደዛ ነው ባብሉ ነው ፋየርፎክስ ነው የከፈኩት አይ በዛ ስለከፈትኩት ዳውንሎድ የሆነ ወርዷል አየው እዚህ ጋር ቪቦክስ አ ወርዷል ቪቦክሱን ሁሉም ሌላ ቦታም የምሰራባቸው ቦታም ቪቦክሱን አልጠቀምም በፋየርፎክስ ነው የምጠቀመው ፋየርፎክስ ያለች በላውንቸር ነው የማጫወተው እና ይሄ ቪቦክስ ምን ይሰራል ታዲያ ዝም ብሎ መጀመሪያ ላይ እንትን ስል download አረኳቸው ተውኳቸው ከዛ አያስከፍትም አየኸው
እንትን ሲያጨናንቁብኝ ተውኳቸው እዚህ እዚህ task bar ሯ ላይ አጥፋት እንትኗል እምቢ አለኝ ጭራሽ እንትን አይደለም አለኝ እስኪ ከአንተ በኩል ሞክር አላስመጣም አለኝ ከ task bar ላጥፋል
ያስነካህል አንተን ኧረ ኦኬ ገልብጠህብኝ ነው እንዴ ተቃራኒ ሆኖ ዲስፕሌይ ሲገል ወደ ገልብጠህብኝ ታገለዋለሁ
እኔ እኮ በቪቦክስ መስሎኝ በላውንቸር ነው በላውንቸር እንትኑን መልስልኝ display ኡን እምቢ አለኝ ጭራሽ አላስነካም አለኝ right click ተጫንና display የምትለዋን display setting የምትላለች right click ተጫን።
ቆይ አይ ቆይ አንዴ ቪቦክሷን ለማጥፋት ይሄ ትመልስ እየመለሰ አስቸገረኝ። ወደዚ አ በቃ restart አድርገው የነካውን እኮ እሱ ከዛ ቆይ እስኪ ተወው ቆይ ነው አለ ምን ታደርገው
እስኪ restart አድርገው ወይ shut down አድርገው።
እሺ
ይሄ ቪቦክሱ busy ነው የሚያደርገው ኮምፒውተሩ። shut down አድርገውና እኔንም አስወጣኝ። አየው
አስራ ስምንት አለ ሰላሳ ስድስት ወጥ የለም
और अंडे अंडे